Hello?
Hey, Tansley. ደቂቃ ላስር ነው ላይ ታሰረ ብሎ እንግሊዝኛ እየመጣብኝ
ዘጠና አራት ደውሎ ጠይቋቸው ይሄን አገልግሎት የሚሰጡት እነሱ ስለሆኑ
እ ይሄን አገልግሎት የሚሰጡት ዘጠኝ ዘጠና አራት ላይ ነው። እዛ ይደውልላቸው።
አልሰማሽ ነገር ከጓር
ይሄን አገልግሎት የሚሰጡት ይሄን አገልግሎት የሚሰጡት ዘጠኝ ዘጠና አራት ነው። እዛ ላይ ደውሎ ጠይቋቸው።
አይ ዘራ ይባል
እም?
እንግሊዝኛ እየተናገረብኝ
ዘጠኝ ዘጠና አራት ላይ ደውሎ ይጠይቋቸው።
እና እንግሊዝኛ እንግሊዝኛ እየተናገረ እኮ ነው አይመልስ እያለ እኮ ነው።
ደጋግሞ ይሞክሩት እንግዲህ ይሞክሩት እነሱ ስለሆኑ
በዛኛው ማሰር አይቻልም።
ይሄን አገልግሎት እኛ አንሰጥም። እስቲ ሌላ ቦታ ይጠይቁ።
እሺ